ጤና ይስጥልኝ ቢጂአይ ኢትዮጵያ በታሮ ነኝ። እባክዎ ምን ልርዳው?
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
የተበላሸ cooler አለ።
ለማስመዝገብ ነው?
አዎ እሺ የቢጂአይ የመለያ ቁጥሮትን ወይም ደግሞ TIN number ዎትን ይንገሩኝ።
TIN number ልንገርሽ።
እሺ ሶስት ዜሮ እሺ
ሀምሳ ሶስት እሺ ዜሮ ሶስት ሰባ ሶስት ዜሮ ሶስት ሰባ ሶስት ነው ያሉኝ።
አዎ
እሺ
ስለ ቆም ጊዜ
ዜሮ ሶስት ሰባ ሶስት መስመር ላይ